hello
hello hello፣ ሰላም ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለሁ። ባለፈው ደውዬ እ፣ share እሺ።
ለመግዛት እንትን ብዬ ነበረ ጠይቄ ነበር እና እሺ ለነገ ተቀጥሮ ለነገ ተቀጥሬ ነበረ ልደታ branch ላይ okay፣ እሺ እና ምን ፈለኩ መሰለሽ፣ በአጋጣሚ ነገ ወደ field እወጣለሁ ስራ።
እሺ፣ ስለዚህ ዛሬ ማድረግ ይቻላል ወይ? ዛሬ ይቻላል ይቻላል፣ መምጣት ይችላሉ፣ ይምጡ።
ዛሬ ልምጣ ከሰዓት።
አዎ፣ አዎ፣ ስሞትን ማን ልበል።
ሰለሞን እባላለሁ።
እሺ፣ እሺ፣ ይምጡ፣ ሰለሞን አወቀ እባላለሁ።
እሺ፣ ይምጡ፣ ይምጡ፣ ዛሬ እመጣለሁ።
እሺ፣ ይምጡ፣ አስይዘሉታለሁ። እሺ።
ስለዚህ የቱ ጋር ነው እ፣ ባልቻ ልደታ?
ሆስፒታልን አወቁት ወይም ደግሞ የፍርድ ቤቱን አወቁት?
አዎ የነጩ ህንፃ ነው አይደል? የነጩ አዎ፣ ህንፃ?
አዎ፣ ከታች ground ላይ ground ቢ- ቢሮ ቁጥር አለው።
አዎ፣ ከታች ground ላይ የመጀመሪያው ነው።
በጣም ጥሩ። እሺ እሺ፣ እሺ።
እሺ፣ ይምጡ።